ሄሎ
ሄሎ ሰላም ጤና ይስጥልን
እንደምን ነህ?
አለን ምን ልርዳው ሄሎ ዘጠኝ
ምን አሉ
አቤት ይሰማል ምን ልርዳው
ይህ ሲሰማ ጥራት ፈልጌ ነው። ሄሎ ሄሎ እየሰማሁት ነው ምን ልርዳው ቴሌቪዥን